Hello, the next relationship.
Hello Hello Hello፣ ይሰማል?
ይሰማል። ሰላም ለማዘዝ ነበረ ምን ፈልገው ነበር?
እ፣ ድንች እ፣ እ፣ ድንች፣ ሽንኩርትና ቲማቲም Okay በ application ኡ አሉት ቺፕ ቺፕ?
እ፣ የለኝም።
Okay በሱ ነው መጠቀም የሚችሉት፣ በሱ ነው ማዘዝ የሚችሉት።
Delivery ስንት ነው?
Delivery በ group ከሆነ በነፃ ነው። የ product ኡን ብቻ ነው የሚከፍሉት።
ለሰው ስንት ነው?
እ፣ አንድ group ላይ ሶስት ሰው ካለ ለምሳሌ አሁን ጉ- የጉ- የድንች group create ካደረጉ በኋላ እ፣ ሁለት ሰው ካስገቡበት በኋላ በነፃ ይመጣሎታል ያሉበት location ድረስ የሞሉት location እ።
ድረስ።
ስለዚህ በነፃ ማዘዝ አለ ብቻዬን application- ማዘዝ አልችልም?
እ፣ application ኡን ያወርዱትና ቺፕ ቺፕ የሚባል application አለ ከ App Store ላይ ያወርዱት እ፣ ወይ ከ Play Store ላይ ያወርዱትና ከዛ account ኡን ሞልቶ ከከፈቱ በኋላ product ኡን እዛው ላይ ፊት ለፊት ያሳዩታል። ዋጋውን በግልም ከፈለጉ በግልም አለ፣ በ- የ group ም ከፈለጉ በ group ቅናሽ ነው። location ኡን በትክክል ካስከ- ካስገቡና እ፣ ክፍያውን ከፈጸሙ በኋላ ለሚፈልጉት ሰው share ያደርጉታል። ከዛ group ላይ ሁለት ሰው ከገባ በኋላ እርሱ ያሉበት location ድረስ በነፃ ይመጣላቸዋል። በነፃ መልካም። እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን። እሺ።